Thank you, Sister Eubank. And thank all of you for that beautiful ታንኪዩ ሲስተር ዩባንክ ሁላችሁንም እናመሰግናለን።
acknowledge tonight the passing of Sister Barbara B. Smith. former እህት ባርባራ ቢ ስሚዝ ከዚህ ዓለም በሞት ማለፏ በመስከረም 13 በህይወት ማ- ካ- ማለፏን እናስታውስ- እና- እናስታውቃለን።
1904 to 1984. We miss her this evening. She was በመካከላችን firm በጣም እሷንም እን- እናፍቃለን።
and some of her እሷን በጣም last words of counsel to her family were to honor and respect the women of የመጀመሪያ ለቤተሰቧ ምክሯም የሴቶችን ማክበር I be ነው።
the first speaker.
እኔ የመጀመሪያ ተናጋሪ እንዲሆን ፕሬዚዳንት ሞንሰን ጠየቁኝ። ከንግግሬ በኋላ ዘማሪዎቹ Carry On የሚለውን ይዘምራሉ።
Sylvia H. Allred will then speak.
ከዛም በኋላ እህት ሲልቪያ ኦሬድ ንግግር ታደርግልናለች። ከእሷ ቀጥሎም እህት ባርባራ ቶምሰን ያናግሩናል። ከእህት ቶምሰን ንግግር በኋላም ዘማሪዎቹ እና ተሰብሳቢያችሁ More Holiness Give Me የሚለውን ይዘምራሉ።
This meeting is a gift.
ይህ ስብሰባ የሰማይ አባት ዓላማን ለመረዳት ፍላጎት ላላቸው ሴቶች ሁሉ የተሰጠ ስጦታ ነው።
I have visited many of you ብዙዎቻችሁን ባለፈው ዓመት ጎብኝቻለሁ።
as I have looked into እናንተንም በማቀፍ you.
ከእናንተ ጋር በመሳቅ በማልቀስና አይናችሁን በማየት በደስታ ልቤ ተሞልቷል።
Each of you is precious beyond description.
ሁላችሁም በጣም እንቁ የሆናችሁ የእግዚአብሔር ልጆች ናችሁ።
God, you are preparing for each.
ሁላችንም ከምገልጸው በላይ የእግዚአብሔር ሴት ልጆች እንደመሆናችሁ ለዘላለም ጉዞ እየተዘጋጃችሁ ነው።
The success of families, የቤተሰቦች communities, ሕዝቦች፣ ቤተ ክርስቲያንና plan of salvation is እንቁ የሆነው የደህንነት ዕቅድ የም- የሚሳካው በእናንተ ታማኝነት ነው። ኦ ውድ እህቶች love and pray for ስለምንወድ- ስለምንወዳችሁ እንጸልይላችኋለን።
us. We're in the middle of a very personal ሁላችንም የግል ሥጋዊ አካል መካከል ነን።
sisters I have met recently.
በቅርቡ የተገናኘው ሁለት እህቶች በታማኝነት እንዴት እንደምንኖር ምሳሌዎች ናቸው። አንደኛዋ እህት በመካከለኛው ብዝራ- በ- ብራዚል ትኖራለች።
Surrounded በቀይ ሸክላ የተሰራ ቆንጆ ቤት by women in refuge from the world, ከዓለማት መጥ- የዓለማት መጠለያ ቤቷ ውስጥ ትኖራለች።
I know how to sing ጎበዝ የሆኑ ልጆቿም የፕራይመሪ መዝሙርን ያውቃሉ።
pictures በቤቷም ግድግዳ ላይ የአዳኝ የቤተ መቅደስና የእግዚአብሔር ነቢይ ስዕል ተሰቅሎ ይገኛል።
husband made personal እሷና ባለቤቷ በቤተ መቅደስ ለመተሳሰር መስዋዕት በማድረግ ልጆቻቸውን በቃል ኪዳን እንዲወልዱ አድርገዋል።
Lord to give her strength.
እግዚአብሔር ብርታት እንዲሰጣት እና ልጆቿን በወንጌል ብርሃን ለማሳደግ ሁሉ እንደምትጸልም ነገረችኝ።
Another sister lives ሌላኛው እህት በሆንግ ኮንግ ትንሽ አፕ- አፓርትመንት በሰማንያው ደረጃ ፎቅ ብቻዋን ትኖራለች። የአካል ችግር ብኖር- ቢኖርባትም እሷን የቻለች ናት። ከቤተሰቦቿ እሷ ብቻ ነት የቤተ ክርስቲያን አባል።
Relief Society manuals በትንሹ ሸልፍ ላይ መጽሐፍ ቅዱስና ሌሎች የቤተ ክርስቲያን መጽሐፎች ይገኛሉ።
light to everyone.
መንፈስ የሞላት የሞላበት እ፣ ፍጥረት እሷን በቅርንጫፍ ሌሎች ብርሃን ናት።
Some are constantly hungry.
ብዙ እህቶች በጭቆናና አደገኛ ሁኔታ ላይ እንደምሩ እናውቃል። ሌሎች እየራባቸው ነው። ሌሎች ቅሬታን አ፣ ክብደት ብሰማቸውም በእምነት ይኖራሉ። ምክንያቱም በመጨረሻው ዘመን የምንኖር በመሆኑ የትግል ምልክቶች በየቦታው ይታያሉ።
Myths and misperceptions ይህም ለኋለኛው ቀን ቅዱሳን ሴቶች of Latter-day Saints.
የጋራ የሆነ ነው።
Prevailing myths imply that we are የየወቅቱ መባባልና that we are generous ከወንዶች ያነስን መሆኑን ቢያሳይም እኛ በአጠቃላይ ምንም ብንሰራ በሰማይ አባት እንደምንቀበል to be accepted.
የምሳል ትክክል ትክክለኛ ያልሆነ አባባል ይኖራል።
Apostle Peter said, ሐዋርያው ጴጥሮስ እንዳለው "Teachers among you, እንዲሁ በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይኖራሉ። እነርሱ ያወጃቸውን ጌታ እንኳ ክደው the Book of Mormon የም- describes የሚመጥን ጥፋት በራሳቸው ላይ እያሰቡ ይሆናል። የመጽሐፍ ሞርሞን day
ይህን ያስረዳል። እነሆ በዚያን ቀን በሰው ልጆች ልብ ውስጥ ይቆ- ይቆጣል፣ እናም ጥሩ በሆነው ላይ ለቁጣ ያነሳሳቸዋል።
and lull them away.
እናም እርሱ ሌሎችን ያረጋጋል፣ እናም ቀስ ብሎም ያባብላቸዋል።
All ከዚያም እንዲህ ይላሉ፣ and thus the devil cheateth their souls and leadeth them away." በጽዮን ሁሉም መልካም አዎን፣ ጽዮን ትለምናለች፣ ሁሉም መልካም ነው እና ዲያብሎስ ነፍሳችሁን ያታልላል፣ እናም በጥንቃቄ ወደ ሲኦል ይመራቸዋል። እናም እነሆ ሌሎች ይሸነግላል፣ There is none እናም ሲኦል የለም ብሎ ይናገራሉ። እናም ይላቸዋል፣ እኔ ዲያብሎስ አይደለሁም፣ እርሱ የለምና።
Close quote. In the growing climate of entitlement, እና መልቀቅ excuse, በማይቻለው and enticement, daughters of God who are not watchful, prayerful, and inspired, የእግዚአብሔር እ, ልጆች ይህንን ከዚህ ሁል ካልተጠቀማችሁ scriptures describe መጽሐፍ ቅዱስ ውስጥ አደገኛ ላይ ይጥላል።
a variety of strange በሕይወት ከባድነትና ትክክለኛ ባልሆነ እምነት ብዙ እህቶች difficulties, ከእውነት ይልቅ popular heresies.
ባልሆነ ነገር ያምናሉ።
Sisters believe the myths more than the truth.
ብዙ እህቶች እውቀት ይልቅ ባልሆነ ነገር ያምናሉ። ይህም ብዙ እህቶች በትክክለኛ ነገር ወደምመራቸው አስፈላጊውን ነገሮች ባለማድረጋቸው እንደሆነ ተገልጸዋል። ይህም መጸለይና መጽሐፍ ቅዱስ ማንበብ ናቸው። ጌታ ራሱ እንዳለው የማስጠንቀቂያ ዕለት እንጂ የብዙ ቃል ዕለት አይደለም አለ።
In order to watch over
እግዚአብሔር የቤተ ክርስቲያን ሴቶች perilous times, God ተደራጅ ነቢይ ጆሴፍ ስሚዝን ያዘዘው ጥበቃን እንዳይገኙ ብሎ ነው። ይህም በመለኮታዊና በክህነት ሥልጣን የተደራጀው የሴቶች መደራጃ ማኅበር ይባላል።
the purpose of Relief Society የሴቶች መደራጃ ማኅበር ዓላማ የሰማይ አባት ሴቶች ሴት ልጆች ለዘላለም ሕይወት በረከት ለማዘጋጀት እምነታቸውንና የግል ጻድቃንነትን በማሳደግ who are in need ቤተሰባቸውን በማጠናከር የተቸገሩትን እንድ- እንድንር and unifies የሴቶች መረዳጃ ማህበር ስራችንን ግልጽ በማድረግ እንደ እግዚአብሔር ሴት ልጆች አንድነት ይሰጠናል።
this day of mistaken identity, ዛሬ ጻድቃን የሆነች ሴት እርኩስ የሆነ መንፈሳዊ ጥፋት ለማከላከል የግል ራዕይ ይታያሉ። እምነታቸውን በመጨረሻ ቤተሰብ በመናገር This women today seek an outpouring of revelation to ጻድቅ የሆኑ ሴቶች ዛሬ fight evil and እና እርኩሶችን በመዋጋት above personal disasters, ከሁሉም አስ- አስከፊ ነገሮችንም strengthening their families and providing.
ቤተሰባቸውን በማጠናከር እ፣ ከፍ ያደርጋል።
Presidency has prayed, አመራራታችን pondered, በጾም ጸሎት በምድር ፍጥረታቸው በምታየው አደጋ ሴት ልጆችን ጥንካሬ ማግኘት እንዳለባቸው ከነቢይ ምክር አድርገናል።
remedy which should come upon the inhabitants of the earth. An answer has come.
የቤተ ክርስቲያን እህቶች መደራጃ ማህበር ታሪክ መማር እንዳለባቸው መልሶ መጣልን።
Society. Understanding the የሴቶች መረዳት ታሪክ መረዳት የ- የባህሪ መረዳት መሰረት- መሰረትን ይሰጣል።
in consequence of this, በዚህም ውጤት የቤተ ክርስቲያን ሴቶች ማህበር የተሟላ ሆኖ በሚቀጥለው ዓመት ይገኛል።
available for our use next በዚህም የሴቶች ማህበር participation for የበለጠ ትኩረት ያገኛል። ይህም history is receiving increased ጉብኝትን such as on the visiting teaching page of የትምህርት የቤ- የትም- የቤት ለቤት ትምህርትን Corporation በመጽሔት ላይ ይገኛል። የዚህም ታሪክ ዝግጅት የሚያነሳሳና ራእያዊ ልምድ ነው።
as we have studied the history of የሴቶች መረዳጃ ታሪክ በማጥናት that the Lord's ጌታ ለዚህ ማኅበር ያለውን ዓላማ ተምረናል።
society was not በአእምሮም ከሴቶች ክለብ የበለጠ ትልቅ የሆነ ነገር አለው።
much, much bigger in mind.
እሱም Special በአእምሮ በዚህ entertainment group.
ታላቅና ከ- ከሚያዝ- ከሚ- ከሚያዝናኑ ነገሮች በላይም ነው።
To help build his የሴቶች ማህበር ህዝቡን በመገንባት ለቤተ መቅደስ በረከቶችን እንዲያዘጋጁ ዓላማው ነው።
this ይህን ድርጅት የፈጠረው ሴት ልጆች ከሥራው ጋር and to enlist እንዲጣመሩና መንግሥተ ሰማያትን በመገንባት የጽዮን strengthening the home.
ቤትን እንዲያጠናክሩ እርዳታ ይጠይቃል።
We study our history to learn who we ታሪካችን የምናጠናው ማን እንደሆን ለማወቅ ነው።
are on good women, to know their identity.
በዓለም ደረጃ ባህሪያቸው ዋጋ አስፈላጊነት ለማወቅ የተራቡ ደግ ሴቶች አሉ። የሴቶች መረዳጃ ማኅበር ማጥናት የጌታ ኢየሱስ ክርስቶስ ተከታይ መሆናችንን ያስረዳል።
Our faithfulness and ታማኝነታችንና conversion አገልግሎታችን የመለወጥ ምልክት ሆኖ እሱን የምናስታውስና የምንከተለው መሆኑን ነው። ሐምሌ 1830 በቤተ ክርስቲያን ዳግመኛ መመለስ መጀመሪያ ጌታ የመጀመሪያ ሴት መሪውን በመምረጥ በራእይ አለ።
I speak unto you, Emma Smith, ሴት my ልጄ ኤማ ስሚዝ ለአንቺ እናገራለሁ፣ በጣም እልሻለሁ።
believe my gospel, ወንጌልን የሚቀበሉ ሁሉ በመንግሥተ ሰማያቴ ሴትና ወንድ ልጆቼ ናቸው።
teaches us that our heavenly የሴቶች መረዳጃ ማኅበር የሰማይ አባታችን ሴት ልጆች specific እንደሚያውቀን ያስተምረናል።
and he has spoken እሱም ስለምወዳቸው ልዩ የሆነ ኃላፊነት ሰጥቷቸዋል። በሥጋ ምድራዊ በመናገርም ምሪት ሰጥቷቸዋል። በተጨማሪም የሴቶች መረዳጃ ማኅበር standing of women ታሪክ ከታማኝነት የክህነት ስልጣን ዣዢዎች ጋር እንዴት መስራት እንዳለባቸው ያስረዳል።
Study our history to learn what we are to do. Through our ታሪካችን የምናጠናው how to prepare ምን ማድረግ እንዳለብን ለመማር ነው።
the Relief Society as an organization has የመረዳጃ ሴቶች ማህበር the ability to organize the energies of the sisters in the wards and የሴቶችን የወርድና በብራንችም የሴቶችን ለማረ- ለማደራጀት ነው።
of visiting teachers and their combined service. Daughters of God የእግዚአብሔር ሴቶችም watched over and inspired in their እና ሌቶ- ሌሎችን ለማነሳሳት የምማሩበት ደረጃም ነው።
society presidents are set ቅርንጫፎች ሪፖርቱን ለማድረግ ደስተኞች ናቸው።
One year ago at this meeting, policies regarding Relief Society meetings.
የዛሬ አንድ ዓመት We're happy to የሴቶች መረዳጃ ማህበርና እኛ አመራረት መመሪያዎች መንፈሳዊነት ለወርድና ቅርንጫፎች ሪፖርት ለማድረግ ደስተኛ ነኝ። የሴቶች መረዳጃ ማህበር and the spirit ስራና ታሪካዊ ዓላማ ማየት ደስ የሚል ነው።
joy to see በሁሉም የሴቶች መረዳጃ ማህበር ስብሰባ ጸጥታና ባህሪ ማደጎን አይተናል። እምነትና የግል ጻድቃንነት ጨምረዋል። እናም አይተናል።
as all meetings of the sisters are now simply የቤተሰብ ብርታትና በሴቶች መረዳጃ ማህበር ስብሰባ አማካኝነት የበ- የበለጠ በጎ አድራጎት ተደርጓል።
we are seeing an increase of faith and personal righteousness. A የግል strength ጻድቀኝነትና እምነትም እያደገ መምጣቱን አይተናል።
by Relief Society sisters through the correct use of Relief Society meetings. All policies regarding Relief Society meetings, ሁሉም የሴቶች መረዳጃ ማህበር Relief Society ጉዳዮች foundation in the history of Relief Society, ለዚህም approved by the first presidency.
ይህም በ- በተቀዳሚ አመራራት የተፈቀደ ነው።
And a responsibility of the Relief Society to participate in the work of salvation.
በደህንነት ስራም ሁልጊዜ መሳተፍ የሴቶች መረዳጃ ማህበር ኃላፊነት ነው። ከቤተ ክርስቲያን ዳግመኛ መመስረት ጀምሮ እህቶች በየቀኑ ለሚጠሩት ነገሮች የመጀመሪያ መልስ ሰጪዎች ናቸው።
Relief Society በየቀኑ ለሚደረገው ኑሮ እህቶች ከሴቶች መረዳጃ ማህበር በፕራይመሪ በወጣት ሴቶች በሰንበት ትምህርትና ሌላ ጥረት በማድረግ አገልግሎት ይሰጣሉ። በማደግ ላይ ላሉት ትውልዶች ብርሃንና አርያያም ይሆናሉ። የግል አገልግሎት እያንዳንዱን እህቶች በማዳበር በሚሊዮን የሚቆጠሩ ታማኝ እህቶችን አገልግሎት በማጣመር ከጌታ ሥራ አስደናቂ የእምነት ኃይልን ይፈጥራል። ከዳግመኛ መመስረት ጀምሮ ታሪክ እንደሚያሳየው እህቶች ወንጌልን ለመካፈል ተቀዳሚ እንደሆኑ እና በዚህም ሥራ ጥረት ሚስዮን ማገልገልና ወጣት ወንዶች ሴቶችን ለአገልግሎት በማዘጋጀት ጎረቤታቸውን እና አባሎችን የወንጌል በረከትን እንዲካፈሉ አድርገዋል።
learned from history that the prophet ከታሪክም እንደምንረዳው ነቢይ ጆሴፍ ስሚዝ እህቶችን ስለ ቤተ መቅደስ ዝግጅት ኃላፊነታቸውን እንዳስተማረ ከታሪክ ልንረዳ እንችላለን። ዛሬ የቤተሰብ ታሪክ፣ የቤተ መቅደስ ሥራ የሴቶች መረዳጃ ማህበር ተቀዳሚ ግዴታ ሆኖ እየቀጠለ መሆኑን እንረዳለን።
helps women learn to የታሪካችን ዓላማ መረዳት የሴቶች ገንዘብ ካለ ዋጋ እንዳያበክኑም ያስተምራቸዋል።
nor their labor for that which cannot satisfy. Close quote. Relief Society is የሴቶች መረዳጃ ማህበር ሐዋርያ ጳውሎስ እንዳስተማረው ሁልጊዜ ኃላፊነት አለባቸው። ወጣት ሴቶችን በጎ የሆነውን ነገር የሚያስተምር of ይሁን።
their husbands, love ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ቤታቸውንም ያጠናክራሉ። የሴቶች መረዳጃ ማህበር ታሪክ ተፈላጊ የሆነውን ነገር እንድናደርግ ያስተምረናል። ይህንም በማነሳሳት self-reliant ያድነናል። እናም ራስ የቻል በማድረግ በጌታ መንግሥት ጠቃሚነትን እንዳለን ያስረዳል። በታሪካችን ዋና ሐረግ የመንፈስ ቅዱስ ኃይል ያላቸው እህቶች በጌታ አስ- አስነሳሽነት ኑሮአቸውን በመምራት ለኃላፊነታቸው ራእይን ይቀበላሉ።
We study our history because it unites ታሪካችን የምናጠናው ታማኝ ሴቶችን Relief Society አንድነት filled story of ስለሚያመጣ ነው።
faithful, purposeful women.
የሴቶች ማህበር መንፈሳዊ መንፈስ የሞላቸው ዓላማ ባላቸው የሴቶች የተሞላ ነው። ዳግመኛ የተመሠረተው የጌታ Everywhere in the world, ቤተ ክርስቲያን አሁን በ170 አገሮች ይገኛሉ። ጎልማሳ የሆኑ የጌታ ቤተ ክርስቲያን ሴቶች አስፈላጊ የሆነ ኃላፊነት ይሰጣቸዋል።
souls through the faith in God.
የቤተ ክርስቲያን ወጣት ሴቶች በእግዚአብሔር እምነትና ግላዊ የእድገት ፕሮግራም አማካኝነት ወደ ቤተ መቅደስ ትኩረትና የወደፊቱን ኃላፊነታቸውን እቅድን እንዲያወጡ ይመራሉ። በሴቶች መረዳጃ ማህበር በቤተ መቅደስ በረከቶች ላይ እድገት በማሳየት እየሄዱ በዘላለም ሕይወት ላይ እምነታቸውን በመጨመር የግል ጻድቃንነታቸውን በቤታቸው ያጠናክራሉ።
Faithful sisters learn ታማኝ የሆኑ እህቶች ይህን ሥራ ካለምንም ታዋቂነት ይፈጽማሉ። የሴቶች መረዳጃ ማኅበር ማደግ የሚችለው የጌታ ኢየሱስ ክርስቶስ ወንጌል በማስተማር በማስተማርም ነው። ክርስቶስም እንዳለው ምጽዋ ስናደርግ ምጽዋትም በስውር እንዲሆን በስውር የሚያይ አባት በግልጽ ይከፍላል። በሴቶች መረዳጃ ማኅበር ሥራና ታሪክ በዓለማት ድሃ፣ ሀብታም፣ የተማሩ፣ ያልተማሩ፣ ያገቡ፣ ያላገቡ ሳንል ጠንካራና የማይገፋ የእግዚአብሔር ሴት ልጆች እህታማቾች ነን። ታሪካችን የምናጠናው ለመለወጥ ስለምረዳን ነው። በመጨረሻም የታሪክ ዋጋ በቀናት ለጊዜና ቦታ ብዛት የለውም። ስርዓታችን፣ ዓላማችን፣ ምሳሌያችን እና ማንነታችን እንድናውቅ ስለሚያስረዳን ጠቃሚነት አለው። የሴቶች መረዳጃ በመንፈስ የሚሠራ ከሆነ ፍሬያችን መጠራጠርንና ራስ ወዳድን በእምነት በተስፋ ፍቅር ይተካል። የጌታ ሥራ ወደፊት እየገፋን እያለን የሴቶች መረዳጃ ማኅበር ታሪክ ታማኝ በሆኑ የዓለማት እህቶች እየተጻፈ መሆኑን ይቀጥላል። በአሁኑ ወቅት ጌታ የሴቶችን መረዳጃ ማኅበር እያጠናከረ ሴት ልጆቹን ለመጪው ተደናቂ ነገር ያዘጋጃቸዋል። የሰማይ አባታችንና ልጁ ኢየሱስ ክርስቶስ እውነታ ምስክሬን እሰጣለሁ። በነቢዩ ጆሴፍ ስሜዝ አማካኝነት የባሕርያችን ጥሩ ዜና እና ዓላማ በምድር ላይ ዳግመኛ ተመስርቷል። ይህንንም የምለው በኢየሱስ ክርስቶስ ስም አሜን።